Hello hello hello ሰላም ነሽ?
አለን።
እ፣ ትናንትና የተቆረጠ ትኬት ነበረና እሺ አስራ አምስት ጊዜ ነበር የወጣው እና cashier ኮዱን ልንገርሽ፣ ምናልባት አልለቀቀውም ውጤት።
cashier code ንገረን።
እሺ አስር አስር ሰላሳ ዘጠኝ
እሺ አስር ሰላሳ ዘጠኝ ዜሮ አንድ እሺ ሀምሳ ስድስት ሀምሳ ሀምሳ ስድስት ውጤት አልለቀቀም እስካሁን። እሺ እሺ
lost ነው። እሺ እ lost ነው ማለት
እ አልተለቀቀም ነው አይ አይደለም፣ ተሸንፏል።
አሸንፏል። አዎ፣ ግን ምን ያህል ነው ተመራት የለው ቦነስ የለውም። አዎ፣ ምናልባት እውነት
እሺ፣ አንድ team ነው ግን እኮ የወደቅ ነው አ- አንድ team ነው ግን ማለት ነው እ total ኡ odd total ኡ ከ lost ከሆነው ክለብ ጋር ሲካፈል ሀያ እና ከሀያ በላይ መሆን አለበት። ያንተ ደግሞ ከዛ በታች ነው። ለዛ ነው።
ኧረ ችግር የለም።
እሺ መልካም ምሽት። እሺ ባይ